Hello ጤና ይስጥልን። ስለ ቤት ነህ?
ሄሎ ሄሎ አይ፣ ሰላም ነው እናት?
ሰላም ጤና። እሺ
እንትን ነበረ ትናንት ነው የሆነ አንድ ትኬት ቆርጬ ነበረ እና pending ብሎ እንትኖቹ ጨዋታዎቹ postponed ሆነዋል።
እ እ ጨዋታዎቹ postponed ሆነዋል።
Okay postponed ሆኖ አለው።
አ postponed ሆኗል። ሌላው ደግሞ አልፎልኛል እና እሺ ወይ ያኛውን cancel አላለው
እኛ cancel ማለት አንችልም። አባ ራስህ ነህ እዛው የምት- የምትለው
እንዴት አድርጌ
ጨዋታው ተጨርሷል እንዴ?
ጨዋታው አልቋል እና እንደዛ።
አ- አራት ጨዋታዎች ግን postponed ሆነዋል።
እስቲ ቆይ አንዴ አንዴ ቆይ። ሌላ ሌላ ወይ አይቻልም። እሺ
እ እ?
አይቻልም።
ማለት እ፣ እንትን ማድረግ ነው postponed ነው cash- አዎ cash out ማ- ማድረግ አይቻልም። postponed የሆነ ጨዋታ
እና ምንድን ነው የሚደረገው? fail ያደርጋል ማለት ነው እንትኑ አይታወቅ ከሀያ አራት ሰዓት በኋላ ነው የሚታወቀው። ወይ ከተጫወቱት ወይ void ከሆነ ከሀያ አራት ሰዓት በኋላ ነው የሚታወቀው። ይቅርታ